hello አሚር ሰማድ ይቀጥሉ። እሺ ምልተዝ እንዴት ነህ?
እንዴት ነሽ?
አለን። እኔ ምልህ እሺ፣ ካራ ቆሪ የ በውድነሽ group ውስጥ የገባች member አለች ፍቅርታ የምትባል።
ካራ ቆሪ አሚር ነው ብለሽ አይ በስምንት አንተ ነህ እዚህ ጋር ያወጣኸው።
በስምንት እ
ካራ ቆሪ አዎ ዛሬ አስራ አንድ አይደለ?
እም፣ ከትላንት ወዲያ ማለት ነው። በስምንት ቆይ ትናንት እኔ የት ነበርኩ? ትናንት እዚህ አካባቢ ከተማ በፊት አልነበርኩም እኔ okay። ያኔ አላወጣህላትም?
እኔ እኔ አይመስል እኔ ከተማ በፊት የት ነበርኩ?
ይኸውልህ የ delivery ከፍላለች እና ማለት ነው እም፣ የሌሎቹን ሶፊያን ነው ያወጣው። ከዛ እሷ ግን የ delivery ስለከፈለች ለብቻ የአንተ ስም ገብቷል።
አይ፣
እ
እኔ እንጃ ማ- እኔ አላወኩም። እኔ ግን ትናንትም እ፣ ትናንት የት ነበርኩ መሰለሽ? ትናንት ኮተቤ መስመር ነበርኩ።
እም፣ ከትናንት በፊት ደግሞ ሰሚት ሀያ ሁለት ምናምን ነበርኩ።
okay ይህን ሳምንት እኔ አልሄድኩም ወደዛ።
okay። እሺ እስኪ ሶል ጋር አውሩበት።
እሺ እሺ ሶል ላውራው እሺ